የለም የለም።
ነው የታዘዘ አንድ ስጋ ፍርፍር እኮ ነው።
እ አንድ ስጋ ፍርፍር ነው የታዘዘ አይደለም።
አራት ሰዓት ተሻለ ወርደን ነበሩን እኮ ለዛ ነው።
ማነው ስምህ?
ጌታ ስጠኝ ነኝ እ ጌታ ስጠኝ ነኝ።
ወይ ጌታ ሰጠኝ። እሺ ንገረኝ። ወርደን ነበር ድጋሚ ኧረ በለ ተጣልሽ፣ ከዛ ለስለሳልሽ። ቀስ እንግዲህ እ ሃምሳ ሰባት ሰላሳ ስድስት ሀምሳ ሰባት ሰላሳ ስድስት okay። እሺ።
አ በቃ የሆነ ስታገኘበት ብለሽ ጓ እያልሽ ነው።
ሀያ ስድስት ብዬሽ እኮ ነው።
እም፣ እሺ check አድርጌ እደውልልሃለሁ።
እሺ Okay.